hello ጤና ይስጥልን። ችብችብ ጤና ይስጥልኝ።
አብሮ ይስጥልን።
ለዛሬ deliver የሚደረግ order ነበረኝ። እኔ ያለሁበት ህንጻ ጋ መጥቶ ነበረ፣ ግን አልደወለልኝም። ምንድን ነው ችግሩ?
ትናንትና ነው order ያደረጉት?
አ
ኮድ ደርሶታል አይደለ? group ሞልቷል።
ምን ሆነሽ ነው? order ራሱ or ይሄ confirmation code ተልኮልኛል። እኔ እኮ ጀማሪ አይደለሁም።
እሺ አንዴ እሺ፣ ጠብቁኝ። ታገ- ሳይደውሉ የሚል ነገር አለ። ለሁለተኛ ቀን ነው እንደዚህ የሚያደርጉ።
እሺ አንዴ ጠብቁኝ። እሺ አድርጌ መሸው አንዱ ላይ ቀይሱኝ እሺ ደውዪ